ጤና ይስጥልን ኬስ የበራ መረጃ ማዕከል እባክዎት ምን ልርዳዎት?
እንትን አይድ ውጤት ፈልገን ነበር
ምን ያሉኝ?
ከሰማራ ወደ አዲስ አበባ።
ከሰመራ ወደ አዲስ አበባ ነው ያሉኝ።
አዎ
እሺ አይሉታል አንድ ደቂቃ ይጠብቁኝ። ለመቼ ነው የፈለጉት?
በነገ ወዲያ
ለ- ከነገ ወዲያ ነው ያሉኝ?
ነገ ነገ አርባ አይደለም?
አዎ ለአንድ ሰው ነው።
አዎ
እሺ ዲያስፖራ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት?
መሄጃ
እሺ አንድ ደቂቃ ይጠብቁኝ እንጂ ያየሁልዎት